አልመሰለም። አሊባባ አልመሰለም። ጣና ሰለም አሊባባ
የሆነ መኪና አይቼ ነበረ ካሪና
ካሪና አስራ ዘጠኝ ጥና ሰባቷ አ አ ተሽጣለች አባት እሺ ሌላ የለም እንደዛ አይነት ካሪና ሰሞኑን ይገባልናል። አሁን ላይ የለንም ካሪና።
በባንክ የሚመቻች
ሌሎች መኪኖች አሉን። በ- ሊፋን አምስት ሀያ እንደነሱ አይ ሊፋን ሳይሆን ቶዮታ ነገር ያ ክፍለ ሀገር ስለሆነ
ወይ ይገባል ሰሞኑን ወይ ይደውሉልናል።
እሺ እሺ